አቤት ይሰማል። እዛ ከሆንክ ታገናኘኛለህ። በቃ እሺ፣ ቶሎ ሂድና እንትን በለው እሺ። ቼክ አድርግ። አዎ፣ ቼክ አድርግ።
ሌላው ጤና ይስጥልኝ አኳባ ነው።
አዎ አዎ ለማንኛውም እሺ ከቢዩ ነበር በኦርደር ነምበር መቶ ሁለት ሀምሳ ስድስት ስልሳ ዘጠኝ ኦርደር አልተቀበላችሁም?
ኦርደር መ- አልተቀበሉ አንድ ጊዜ አልተቀበላችሁም?
አንድ ጊዜ ይቀርታል። ቆይ
ሄሎ ወይ ሄሎ ወይ እሺ በኦርደር ነምበር መቶ ሁለት ሀምሳ ስድስት ስልሳ ዘጠኝ ሶሴጁ ተቀበላችሁ?
ነው የቢዩ አልቀበልንም።
ኦኬ ግን በው አልተሰራም አይደል?
ይሳ- እዛው ልሶ ይሰራለት ብያቸው ነበር እስክደውሉ ድረስ
እሺ አይ አይሰራም ክፍል ነው። እሺ
ሶሴጁ ነው።
አዎ ካንስል ነው የሚሰሩት።
እሺ እሺ አልደ- አልተደወል ነበረኝም።
እሺ እሺ